ደርሳለች፣ ላያቸው ተጓጓለች። ፈገግታና ውበቷ ማረከን፣ የኔ በሆነች እንዴት ደስ ባለን። አፈጣጠር ሳቅ ለዛ ያስደስታል፣ አረማመድ ሁኔታ ይማርካል። በውበቷ ተደንቄ ተዝዣለሁ፣ አይን አይኗን ሳያችን ወጣት በሰመመት ተክዣለሁ። ውብናት በጣም እጅግ ታሳሳለች፣ ላያት ሰው ታጓጓለች። ፈገግታና ውበቷ ማረከ የኔ በሆነች እንዴት ደስ ባለን። ከብለል ከብለል ከብለል ከብለል ሲሉ አይኖቿ የረጋ በረዶ መሰሉ ጥርሶቿ ሐር ነዶ ፀጉሯን ሳይ ተንዠርጎ በውበቷ ከተያዘ ልቤ እንዳጣት ፈልጎ ውብ ናት በጣም እጅግ ታሳሳለች ላያት ሰው ታጓጓለች ፈገግታና ውበቷ ማረከ የኔ በሆነች እንዴት ደስ ባለች ፈጣሪ ተጨንቆ ይችን ሊፈጥሯታል መልሶ እንዳይወስዳን ልቤ ሰርቶላታል። ኧረ የሷው በስንቱ ተዘርዝሮ መቼ ያልቃል በቀላሉ ቢጻፍ ይወራ ተነግሮ። ውብ ናት በጣም እጅግ ታሳሳለች፣ ላያት ሰው ታጓጓለች። ፈገግታና ውበቷ ማረከ የኔው በሆነች እንዴት ደስ ባለች። ፈጣሪ ተጨንቆ ይችን ሊፈጥሯታል መልሶ እንዳይወስዳል ልቤ ፈርቶላታል። ኧረ የሰው በስንቱ ተዘርዝሮ መቼ ያልቃል በቀላሉ ቢጻፍ ይወራ ተነግሮ። ውብ ናት በጣም እጅግ ታሳሳለች፣ ላያት ሰው ታጓጓለች። ፈገግታና ውበቷ ማረከ የኔ በሆነች እንዴት ደስ ባለኝ። ውብ ናት በጣም እጅግ ታሳሳለች፣ ላያት ሰው ታጓጓለች። ፈገግታና ውበቷ ማረከ የኔው በሆነች እንዴት ደስ ባለኝ። የኔው በሆነች እንዴት ደስ ባለኝ። የኔው በሆነች እንዴት ደስ ባለኝ።